ጤና ይስጥልኝ ቤስት ቤት hello ጤና ይስጥልኝ። አዎ ከእንትን ነበር የምደውለው ከድሬዳዋ።
እሺ
ምን ነበር የደጅፈቱ ስራ? አዎ ኪራ ከሚለው እንትን ነበር የተጀመረው።
ምን
ኪራ ከሚለው ቅርንጫፍ ነበር የተደውለው።
hello
አይሰማም?
አሁን ይሰማል ይሰማል አሁን እሺ ምን ነበር አንዴ ቆይ ወጣ ብዬ ላውራሻ።
እሺ
ከእንትን ነበር የደወልኩት ኪራ።
ከድሬዳዋ
አዎ ቤት ፊት እናንተን ቅርንጫፍ እንትን ብለን ነበር። ሰሞኑን ነበር የገባ ነው።
እሺ እሺ agent ናችሁ አዎ agent ነን ድሬዳዋ ከቤት እሺ ማለት ነው።
እሺ
እና ለሆነ system ነበር የጠየኩት። normal print ስናደርገው ሶስት step ነው የሚሄደው እንትኑ እ፣ ቲኬቱን ለማውጣት ማለት ነው።
እሺ አዎ ሶስት step ነው የሚሄደው print አዎ ለማድረግ እሺ አዎ፣ መጀ- ጨዋታውን ቆርጠን right በል ይላል። ከዛ print ድጋሚ ደግሞ ትንሽ ከዚህ ተረከረና እሺ ማረጋገጫ print ሲነካ ሶስቱ ይወጣል ማለት ነው። የሚወጣው ቲኬት print እሺ አንዴ አንዴ ጠብቄ